ኪዳ ንብረቱን ለማን ነው መላክ ያለብህ? አንቺ ላኪልኝ እንዴ?
አዎ አይደለማ፣ ኮምፕሊት መሆን አለበት። እናሰባስብን። አሁን ሄሎ።
አቮካዶ ሄሎ ሄሎ፣ አቤት።
ሄሎ፣ ጥልኝ ሰላም።
ከቺፕቺፕ ነበር የምንደውልዎት።
እሺ።
ሩዝ ኦርደር አድርገውን አልመጣልዎትም ነበር።
አዎ፣ እሺ፣ ነገ ትንላክሎት ሎኬሽን።
እንትን ምንድን ነው ካርል አደባባይ።
እሺ፣ ካርል አደባባይ።
አዎ፣ ኢትዮ ቴሌኮም።
እሺ፣ ነገ እንልክሎታለን። ቺፕቺፕን ስለተጠቀሙ እናመሰግናለን። መልካም ምሽት።
እሺ፣ thank እሺ